ሄሎ ሄሎ ጤና ይስጥልኝ።
አቤት ሰላም ማን ልበል ማማር interior design
አዎ ነው ማን ልበል።
እሺ ከዊፕላስ ሶሉሽን ድርጅት ነበር ምደውልልዎት።
እሺ አሁን አባ- እ፣ ከዚህ በፊት ዊፕላስ solution ፕሮቫይደር የሚል application ናችን ላይ አገልግሎቶትን ለመስጠት ተመዝግበው ነበር።
አዎ አዎ አስታወሱ?
እ?
አስታውሰዋል? እሺ አዎ አዎ አስታውሳለሁ።
እሺ።
እናንተ sales መጥተህ ተመዝግቦ ነበረ።
አዎ market market agent ኦቻችን መዝግበው ነበር።
አዎ እሺ አሁን ላይ ስራ ላይ ስለጀመርን ኦንላይን ላይ በመሆን ከደንበኞችዎ ጋር መገናኘት እና አገልግሎቶትን መስጠት ይችላሉ።
እሺ እሺ በተጨማሪም ስለዚህ እህ፣ እሺ ጥያቄ ካሉት እ፣ ልስማ።
እሺ በቂ አረፍታን ጠይቅ።
እሺ WePlus Solution User የምትል application አለችን። provider እርስዎ የተመዘገቡባት ነች። user ሯ ደግሞ ተጠቃሚዎች የሚያወርዷትና የሚመዘገቡባት ናች። እዛ ላይ አውርደው መመዝገቦትን check ማድረግ ይችላሉ profile ዎትን። በተጨማሪም ደግሞ ከአርባ አራት በላይ አገልግሎቶች አሉ የታክሲ አገልግሎትን ጨምሮ እሱንም መጠቀም ይችላሉ። በዛው ልንገሮት ብዬ ነው።
እሺ thank you። ስለዚህ የተለያየ እንትን ላይ construction ላይ ብቻ አይደለም የተለያየ እንትን ነው service ኦች የሚኖሩታል ማለት ነው።
አዎ provider የሚለው application ኣችን እ፣ አሽከርካሪዎችን ጨምሮ እ፣ ከአርባ አራት በላይ ህይወትን ቀለል ያደርጋሉ ብለን ያሰብናቸውን አገልግሎቶች በአንድ የያዘ ነው። እዛ ላይ ከዛ ውስጥ የእርሶ አንደኛው ነው interior design የሚለው። ሌሎች አገልግሎቶችም ተመዝግበዋል። በነፃ ነው ይሄንን የምናደርገው። ምንም አይነት ኮሚሽን ከተጠቃሚም ከአገልግሎት ሰጪም እየወሰድን አይደለም።
እሺ እሺ እሺ application ኑ አለች አሁንም እ፣ ስልክዎት ላይ
አይ አሁን ያለችም እንደገና እንትን ማለት አለብኝ እሺ ማውረድ በቃ አለብኝ።
ልንገሮት ስሟን ድጋሚ ምናልባት እንትን እንዳትሉት እሺ ዊኬር provider ታለ We Plus እሺ።
Solution We Plus Solution provider ትባላለች። ወይ text አረግሎታለሁ በቃ እንትን ካሉት እሺ text ይለኛል።
አረግሎታለሁ ልክ ሲመዘገቡ ድንገት እንኳን ባይሰራ እ፣ ምክንያቱም በፊት የተመዘገቡበት password እንኳን ቢጠፋዎት እ፣ ከኛ አዎ።
password ጊዜ ይላክሎታል ቀይረው እሺ።
መጠቀም ይችላሉ። መልካም የስራ ጊዜ እላለሁ።
እሺ በጣም አባሪ አመሰግናለሁ።
እሺ እሺ፣ እኔም አመሰግናለሁ።